hello hello፣ ጤና ይስጥልኝ ቢጄስ እሺ
ከዚሁ ነበር ደውለው በ order ነበር ሰማንያ ስምንት ስልሳ አምስት አስራ አራት order አልተቀበላችሁም?
order ተቀብለናል እናት እሺ ምንድን ነው driver አል- አንደኛው አንድ ብቻ ነው የምንሰጥህ አሉኝ እያለ ነው።
አይ ስልሳ አምስት አስራ አራት ነው ያልሽኛ አዎ ሁለት እኮ- special chicken ሻርማ እኮ አይ order ኡ እኮ አልተላከም ስለተባለ ነው እዚህ ሸዋርማ ቤት እና ለዛ ነው
ምን አልሽኝ?
ምን ነው hello ምን አልሽኝ? hello አልሰማሁሽም።
እኮ እያወራች እኮ ነው እሷ ሄሎ ሄሎ ወይ
ኦርደሩ ተልኮ
እሺ order ኡ ስለጠፋ ነው እና አሁን ይዞት ይወጣል
እሺ ስንት ምን ያህል ደቂቃ ይቆያል ከዚህ በኋላ?
በቃ አምስት ደቂቃ ስንት? አምስት ደቂቃ አይቆይም
እሺ እሺ